ሄሎ ሄሎ አቤት።
account ተልኮልኝ ነበረ።
አዎ ከድር ገበያ ነው። እቃ ከድር- ዘውን ነበረ።
አዎ እቃ ይዤ ነበረ።
ልክ ነው።
አ- account ኣችሁ ትክክል ነው? ልንገርሽ።
አዎ ልክ ነው። ከኛ ነው የደረሱት።
አ ሰላሳ ሰላሳ ዘጠና ሶስት አራት ዜሮ ዘጠኝ አዎ ልክ ነው።
ልክ ነው። ልላካ
ይቻላል። ላክልኝና አሳውቀኝ። ቀድመ ንገረኝ።
ቀ- ቀ- ቀድሜ ልንገርሽ። ነግሬሽ ነበር እኮ no no፣ አይ እ ከከ- ከከፈልክ በኋላ ንገረኝ ቀድመህ እቃው እንድን- እንድናዘጋጅ።
በቃ ብሩን ላክልሽ።
አዎ ይቻላል።
እሺ